የሚባሉት
አየኸው ክሊክ ስታደርገው ቀለም አቤት ስታደርገው ከሚለው ልክ በቀለም ነው የሚቀየረው። እንዲሁ ነው። ስለዚህ እዚህ ላይ መረጃ ብላ የምትመጣ ቢሆን ኑሮ ይሄን ሳያ ትክክል ላይሆን ይችላል። ስለዚህ ይሄ እስካለ ጊዜ ድረስ አይቸግርም።
ሌሎችም እንዴት እንዳመጣ ሄሎ ሄሎ ስብሰባ ነው። እሺ እሺ እሺ እደውላለሁ።